ፐርሰፕሽን ጃል ስፒኪንግ ሃው ሜይ ሰላም እንዴት ነሽ?
እግዚአብሔር ይመስገን። እንዴት ዋሉ?
ሰላም። ፕራይቬት ስፓ አላችሁ እንዴ?
ፕራይቬት ስፓ ማለት ስቲም እና የሰላሳ ደቂቃ ማሳጅ ነው ያለው አምስት ሺ አንድ መቶ ሰባ አምስት ብር ስልሳ ሰዓት ላይ
ስንት ደቂቃ ነው? እሺ አምስት ሺ አንድ መቶ ሀምሳ አምስት ብር
ስንት ሰዓት ነው?
ሁለት ሰዓት ተኩል
OK ከነ ማሳጁ ሁለት ሰዓት ተኩል ይፈጃል።
OK ለ couple ማለት ነው አይደል?
አዎ
ማሳጁ ካ- ካልፈለግንስ?
ያው ነው ፓኬጅ ስለሆነ ካልፈለጋችሁ መተው ትችላላችሁ።
እሺ ነው።
እሺ አመሰግናለሁ።